በብዙ ነገር እንታወቃለን፣ ኑሮ ልንገፋ እንጨነቃለን፣ በስጋ በነፍስ እንባክናለን። አርፎ መቀመጥ ካንተም አፍ መስማትን ገና አሁን ተረዳን ዘንዱ ምታዝዝን እግር ስር መሆን ግሩም ነው። ቃልህን መማር መልካም ነው። የማይጠፋ ምድል ነው ጌታ ሆይ እግር ስር መሆን ግሩም ነው። ቃልህን መማር መልካም ነው። የማይጠፋ ምድል ነው ጌታ ሆይ ሲሰሙ ደስ እንደሚል ጌታችን ያውራ በክፍት ብንሰጥ እጃችን ምንም አያረካ እንደ መስማታችን የእኛ ብቻ ይሰማ እያሉ መለፍለፍ መስማትን ያግዳል ተናግሯል ማርፍ በእግር ስር መሆን ግሩም ነው። ቃልህን መማር መልካም ነው። የማይጠፋ ምድል ነው ጌታ ሆይ ከእግር ስር መሆን ግሩም ነው። ቃልህን መማር መልካም ነው። የማይጠፋ ምድል ነው ጌታ ሆይ ደቀ መዝሙርም ሳይሆን ግቶ ሳይማር ራሱን የሚሾም ከሹመቱ ሲሻር ብቻውን ሲወርድ ያለ አንዳች አጋር ተግሳጽን ያገኛል ጠቢብ አስተውሎ ለማር አስቀድሜ ሩጫ ይቁይ ብሎ እግር ስር መሆን ግሩም ነው። ቃልን መማር መልካም ነው። የማይጠፋም እድል ነው ጌታ ሆይ ከእግር ስር መሆን ግሩም ነው። ቃልን መማር መልካም ነው። የማይጠፋም እድል ነው ጌታ ሆይ